ሄሎ ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን። አሁን ደውዬ ተቋረጠብኝ ቦታ ላስይዝ ነበር ለዛሬው stand up comedy ነው።
አዎ stand up comedy የማታው የሁለት ሰዓቱ እሺ ይቻላል። ስም ማን ነች?
ቤተልሔም ግርማ
ለስንት ሰዓት ነው?
ሁለት ሰዓት።
ቤተልሔም ሁለት ሁለት ሰው
የምሽት ሁለት ሰዓት አይደለ?
ምን አልሽ?
የምሽት ሁለት ሰዓቱ ነው።
አዎ የሁለት ሰዓቱ ነው።
እሺ ስልክ ቁጥር ላይ ያዝ ቤተልሔም እሺ አስራ አንድ
0911 ሰማንያ ስምንት 88 ሰማንያ ሀምሳ ስድስት
ሄሎ ሰማንያ ሀምሳ ስድስት ሄሎ ሄሎ ሄሎ 0911 88 80 56 አለሽ።
አዎ እ እ እኔ የምልሽ የምትሰጡን ቁጥር ምናምን አለ ወይስ እዛ ሄዶ ድጋሚ ወረፋ ምናምን አለ?